ሄሎ ሰላም ጤና ይስጥልኝ።
ሰላም ከእጅ ነበር የምደውልዎት። ሄሎ አቤት አቤት ከጅፕ ነበር የምደውለው።
እሱ ነው ኦርደር አድርጎ ያልመጣሉት አይተማለ?
አዎ ነገ ነገ ተባብለን
ምንድን ነው ያልመጣሉት?
እ?
ያልመጣሉት አይተም ምንድን ነው ነገ ነገ ነው እናት በቃ እሺ
እኮ አይተሙት ምንድን ነው? ይቅርታ
እኮ ለምን ብዙ ጊዜ ነው የምትደውሉት ለምን በቃ ነገ ተነጋግረን ጠይቂያቸው ያንቺን ስታፍ ነው ኦኬ